ሙሉ ጤና ይስጥልኝ። ቃል ኪዳኔን ከቤት ቤት ምን ልርዳው? ሄሎ ምን አሉኝ? እሺ እንገሩኝ። እሺ
አስራ አንድ አስራ አንድ
አርባ ሁለት አርባ አንድ አስር
አርባ ሁለት አርባ አንድ አስር እሺ አንድ postponed የሆነ ጨዋታ አለው ሀያ አራት ሰዓት ሲሞላው ይታረማል እሱ ሌላኛው ግን አንድ ቀይ አለው ቦነስ ሊኖረው ይችላል በኋላ ላይ ይደውሉልንና ሀያ አራት ሰዓት ሲሞላው ይሄ ግራናዳ ከአትሌቲኮ ቢልባኦ የሚለው ሀያ አራት ሰዓት ሲሞላው እሱ ይታረምና ቦነስ ካለው ይገባሎታል ምን አሉኝ hello ሌላ ነው። እሺ 11
41 እሺ
10 52
እሺ 400 ብር ቦነስ ገብቶሎታል። 400 ብር ቦነስ ተለቋል። በዚህ
hello hello፣
አይ 400 ብር ቦነስ አለው። በዚህ ተለቋል። እሺ ሌላ አለ?
የለም።
እሺ መልካም ቀን።